ሄሎ ሄሎ
ሄሎ ሄሎ አቤት።
ሰላም ሮማን፣
አቤት አለሁ።
ከ ChipChip ነበር የምደውልዎት።
እሺ ይቅርታ ዛሬ የሚወጣ ሽንኩርትና ሳሙና ነበሮት አይደለ?
አ
እ፣ ይቅርታ ትንሽ ችግር አጋጥሞን ነውና ለነገ ብንልክልዎት መቀበል ይችላሉ?
ወይኔ መንገድ ሊሄድ ነው። በእናት ዛሬ አይደርሱም።
አዎ ለዛሬ ማድረስ ወደ ከሰዓት።
አልቻልንም
አይ እባክሽ እውነት። ስለዚህ ለነገ ወይ የሚቀበልልዎት ሰው ምናምን አያገኙም?
እም፣ እም። አይ፣ የሚቀበልልዎት ኧረ ሰው እኔ ራሴ የለውምና ነገ እስከ አስር ሰዓት ምናምን ድረስ እንደምንም ብትልኩልኝ ጥሩ ነው። ዛሬ
አዎ፣ ዛሬ ማውጣት አልቻልንም። ደወልንልዎት።
በስማ ሳሙናና ሽንኩርት እም፣ በቃ ከአቅም በላይ ከሆነ እስቲ ወይ ሰው አዘጋጃለሽ።
okay፣ ነገ የት ነበር የሚመጣት?
ካርል አደባባይ ቴሌ ካላደ በቃ እሺ፣ እሺ፣ ነገ እ።
እንልክልዎታለን። መልካም ቀን።
እሺ፣ እሺ፣ ቻው።